hello ድምጥልኝ ጤና ይስጥልኝ። ሰላም ነው?
አብሮ ይስጥልኝ።
የ refund ነው። እስካሁን አልተደረገልኝ።
fail አድርገው group ኡ fail አድርገው አይ የ group አይደለም አድርጎ
personal ነበር።
ኢንዲቪዥዋል ነው።
አዎ ኢንዲቪዥዋል ነው።
እሺ በአስራ አምስት order ያሉት ነው።
አዎ ብሉኝ።
እሺ ምንድን ነው ትንሽ ይታገሱን፣ አቤት
ትንሽ ይታገሱን። አሁን refund እናደርግሎታል።
እሺ
እሺ